ሰራተኛ ነው የምንታዘዘው።
ሀምሳ አምስት ሀያ አምስት ሀምሳ አምስት ሀያ አምስት ሀያ አምስት ምን ሆነብህ?
ሀምሳ አምስት ሀያ አምስት ሀምሳ ምን አምስት ሀያ አምስት
እሺ ምን ሆነብህ? ሀምሳ አምስት ሀያ አምስት አ- እንትን ዝናብ እየዘነበ ነው። ለዛም ደግሞ ገርጂ ዩኒቲ ወደ ቢሮ አካባቢ ነው የሚሄደው። ሀምሳ አምስት እየቆጠረ ነው።
እሺ ፔን ነው የማይለክ? እሺ አዎ ten አድርጊው አስር ብር ምናምን አይደለም
እ?
ten ስል አስር ብር ምናምን ዝናብ እየዘነበ ነው። ከግራቦን ወደ ገርጂ ዩ- እንትን ኮንዶሚኒየም ነው የሚሄደው።
እሺ የሚያስጨምረውን እጨምርልሃለሁ ለለካውና ችግር የለውም።
አ- እሺ ለኪሎ እንትን
እሺ